Inga Fridéning, wat kan we le dog?
ಏನು Ben is de ling le dog.
የሆነብር ተሳስቼ ነበረ መሰለኝ ጃምቦ ቤት ማታ ለማውጣት ፈልጌ ነበረ፣ ግን እስካሁን አልገባኝም።
እስካሁን አልገባለችም። ወደ ቴሌ ብር አስተላልፈው ነበር።
አዎ ወደ ቴሌ ከጃምቦ ላውጣ ነበረ፣ ወደ ቴሌ ልላክም ፈልጌ ነበረ።
እሺ ስሞቱም አለ በለመኛችን ስሞቱም አለ በል ይሰሙታል።
ስም ይሄ በዚህ ስም ካርድ ነው። ስሜን ደግሞ ጀማል ነው።
ጀማል ጀማል ማን
ጀማል አብዱላ
አብዱላሂ
ሐመድ
አብዱል ሐመድ
ራ- ጀማል አብዱላሂ ሐመድ እንደዛ ነው።
እሺ አብዱላሂ አህመድ እሺ
አህመድ ሳይሆን መሐመድ መሐመድ።
መሐመድ እሺ አዎ ይቅርታ ደሚያችን ስልክ ቁጥር በዚህ ነው የሚጠቀሙት ቴሌብር ላይም ጃምቦ ቤት ላይም አዎ
በዚህ በስልሳ ሶስት መጨረሻ ነው የሚጠቀሙት አዎ
ነው እሺ መቼ ነበር ያስተላለፉት
ትናንት ማታ ወደ አንድ ሰዓት ደንበኛችን ይሰማታል አዎ እየሰማሁ ነው።
እሺ እሺ ስልክ ቁጥር እ ስንት ብር ነበር ያስተላለፉት ደንበኛችን
እ በዛን ጊዜ አራት መቶ ምናምን ብር ነበረ። ከዛ ሲልክ ከአራት መቶ ብር ላወጣ ነበረ ጃምቦ ቤት እንደዛ እያሉ
እሺ አራት መቶ ብር ነው ወይስ አራት መቶ ስንት ብር ነው
ሶስት መቶ አሉ ለማንኛውም ሶስት መቶ ዘጠና ብር ነው መሆነ መሰለኝ ከአራት መቶ 390 ብር።
አዎ እንደዛ ነው መሆኑ።
እሺ ደንበኛችን መዝግቤልዎታለሁ፣ አስተላልፌልዎታለሁ። እርስዎ ደግሞ በ screenshot በምነግሮት ቴሌግራም ስልክ ቁጥር screenshot ኡን ይላኩልን withdraw መደረጉን የሚያሳየውን
እሺ
የያዙ ስልክ ቁጥሩን
እሺ
ዜሮ ዘጠኝ ዘጠና ሁለት ዘጠ- ሁለት አስራ ሶስት ዜሮ አንድ
አንድ
ሀምሳ አምስት
okay
እሺ ደንበኛችን በዚህ ስልክ ቁጥር ስሞትን ጽፈው በቴሌግራም screenshot ኡን ይላኩልን።
እሺ እሺ